ሄሎ ሰላም ጤና ይስጥልኝ። ቤስት ቤት ሰላም ነኝ። ዋኮ ምን ልርዳው?
ሰላም ጤና ይስጥልኝ። አልተለቀቀልኝም ዩኒቨርሲቲ እህ፣ እሺ ካሰርኩት ንገረኝ
አስራ ሁለት እ
አስራ ሁለት
እሺ 12 ሰማንያ ስድስት 86
ዜሮ ሶስት 03 ስልሳ ስድስት
እሺ ሶስት case ነው እሺ የወጣብህ ሶስት ጨዋታ ነው የወጣብህ። ይቅርታ ሶስት ጨዋታ ነው እ?
ወጪ የሆነው ሶስት ጨዋታ ነው ወጪ የሆነው አዎ ሶስት ጨዋታ ነው። ለበለጠ መረጃ ቴሌግራም ላይ hi በለንና ticket ID ን ጽፈህ ይሄኛው ትኬት እንዲላክልኝ ፈልጋለሁ በለን እዛ ላይ screenshot አድርገን እንልክልሃለን። እሺ
አየህ እ፣ ሙሉን ለማወቅ ማለት ነው።
አየህ እሺ ስለደወልክ እናመሰግናለን። እንደመያችን እሺ፣ መልካም ምሽት።
አሚን